ገቡ እኮ እኔማ በቃ አልኩሽ ነይ።
ሄሎ ሄሎ
አቤት።
እንትን መልሼ የደወልኩለት ከቺፕቺፕ
እሺ እንትን በሳፋሪኮም መደወል አልቻለም እና ሌላ ቁጥር አሉት የሚደውልበት
እኮ በ- በዜሮ ዘጠኝ አርባ ሰባት እሺ አንዴ ይጠብቁኝ እሺ እሺ፣ ዜሮ ዘጠኝ አርባ ሰባት አርባ ሰባት ሀምሳ ሶስት ሀምሳ ሶስት ሀያ አራት ሀያ ሰባት ሀያ አራት ሀያ ሰባት ነው ያልኩት አ እሺ በቃ አሁን ይደውልሎታል
እሺ እሺ እሺ እሺ